ልጅ ቤት
አንድ የውጤት ለማወቅ ፈልጌ።
እሺ ከአሸር ኮዱ ንገረኝ።
አስራ ሁለት እሺ
ሰማንያ አራት እ
ሰላሳ ሶስት ሀምሳ ስምንት
ሎስት አለው። እሺ ሶስት አራት ሎስት አለው።
ይወደቃለሁ።
አዎ አራት ይወደቃለሁ።
እሺ እሺ ስለ ደወልክ እናመሰግናለን። መልካም ቀን።
እሺ